hello እኔ CBE ብር active አይሆንም እንዴ ይቆያል? CBE ብር CBE maintenance ላይ ነው ለጊዜው።
okay ምን ያህል ይቆያል?
እስከዛው ለ- በቴሌ ብር ተጠቀም። እስከ ነገ ምናምን ይወስዳል።
እ?
እስከ ነገ የሚቆይ ይመስለኛል።
አዎ okay አለቀቀም ድረስ ዛሬ እ- አዎ፣ እስከዛው በቴሌ ብር ወይም ደግሞ በ voucher ተጠቀም። እሺ።
እሺ voucher ኡ በ voucher ኡን በኦንላይን ማግኘት ይችላለሁ እንዴ?
አይ አይደለም፣ ሱቅ ላይ ነው።
ሱቅ ላይ ነው አይደለ?
አዎ፣ ሱቅ ላይ ነው፣ ግን ቴሌ ብር መጠቀም ትችላለህ።
አይደለ? okay እሺ፣ መልካም ቀን። እ፣ ምሽት ነው ምሽት